ጤና ይስጥልኝ። ቴሴ በራ መርጅማ ከልባ ከፍረዳው
ከሐዋሳ አዲስ አበባ ፈልጌ ነበር ለዛሬ።
ሲስተም እያስቸገረን ስለሆነ ነው መልሰን ደውሎት ብለን ነበረው። የሶስት ሰው ነው አይደለ?
አዎ የሶስት ሰው ነን። አይ ሌላም ነበር
ምን አሉኝ?
ሌላም ሰው ነበረ።
ስንት ሰው?
አራት ሰው
የአራት ሰው ነው ማይሉት አሁን?
አሁን የሶስት ሰው እና አራት ሰው ደግሞ ለብቻ ነው ጠይቅልን ብለው ነው።
okay እሺ። አንዴ መልሼ ደውሎታለሁ።
እሺ